ለሶስት ይጠቅማል።
Hello Hello Hello፣ አቤት
አቤት።
የስፖርቱ ነው እምቢ አለሽ አይደለ?
አዎ ስፖርቱ ነው
እሺ ጋራ እና ደግሞ scan ም እያደረገልን አይደለም የምን ስፖርቱ የ- ማለት ነው።
እዛው ስፖርቱ ላይ አዎ በስ-
እሺ ቆይ እስኪ አንዴ የማያገለግል እሷ ዝም ብሎ normal ትኬት ይወጣል እንዴ እንትን ማን ዝም ብሎ የማያገለግል ትኬት
የማያገለግለውን እኮ ድጋሚ ስሞክረው ነው እ፣ እንደዛ የመጣብኝ ማለት ነው። የማያገለግለው ድጋሚ አላወጣ ሲለኝ አሁን አወጣ ወረቀት አሁን ወጣ የማያገለግለው።
የማያገለግል የሚል ወጣ አዎ ወጣ።
እሺ እሺ ትኬት አለሽ የሚቆረጥ check አድርጊበት እስኪ
እሺ ቆይ check አደርጋለሁ። አሁን ግን ይል-
እም?
እ፣ ትኬት እስኪ አምጣ አንዴ ልሞክራ በቃ።
ሞክሪ እስኪ አሁን እምቢ ካለሽ ንገሪኝ እሺ እና እስካሁን እስካሁን የምን scan scan ምን አለሽ እስካሁን አላደርግ ብሎኝ ነበር።
የምን የስፖርቱ አዎ የስፖርት ማለት ነው።
ትኬት ይዘውልሽ ሲመጡ ነው ግን ያደረገ ትኬት አዎ ቦነስ ያለው ትኬት ይዘው መጥተው አ፣
አላደርጋለሁ
ምን የጀመረ ጨዋታ ነው ምን ነገር አለው መሰለኝ እ የጀመረ ጨዋታ አለው መሰለኝ
ይሄኛው እም።
ይሄ አለው ይሄኛው በቃ ሰራ።
ሰራ አዎ አወጣ።
scan ነው እምቢ አለሽ አዎ scan ነው።
scan ደግሞ እምቢ ካለሽ manual ታደርጊያለሽ መሰለኝ እዚህ cashier code አለቻት ትኬት ይዘውልሽ ሲመጡ እህ አዎ እቺን ትክ- cashier code ዷን ትይዣትና እ ስፖርት ኮድ ላይ ትገቢያለሽ እ ከዛ እዚህ ቤት እዚህ ላይ ታስገቢያታለሽ ትክክል ቀኑን ታስተካክዪውና በምትፈልጊ ቀን አድርገሽ ሶሪ እዚህኛው ላይ ሲሆን ቤት አይዲ የሚለው ላይ ታስገቢዋለሽ ሳክሴስ ታደርጊ ትኬቱ እንደዚህ ያመጣልሻል ይሹ እሺ ቤት አይዲ ላይ አስገብተሽ ከዛ ካለ መክፈል ነው እሺ እሺ እሺ እሺ አመሰግናለሁ።
እሺ